ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን።
አሁን የጠየኩሽ የጄቱር እሺ
ባንክ ስንት ነው የምታመቻቹት?
X ሰባው እንደነገርኩት አንድ ነጥብ አምስት ነው የምናመቻቸው።
እስከ አንድ ነጥብ አምስት ነው።
አዎ አንድ ነጥብ አምስት
ሌላው በካሽ ነው።
አዎ አዎ አባት
እሺ እሺ እሺ